የቦታውን ነው የሚልሽ? ለእኔም ፈልጋለሁ አባያት ቆይ አንዴ ቴዎድሮስ ተስፋዬ ነክ ወይ በይው። እሱ ነው የሚያስፈቅደኝ። ሄሎ ቴዎድሮስ አቤት ሰላም።
ወይ ሾላ ነው እሺ፣ ሾላ መስጊድ ሲግናል የሚሄደው ሲግናል ሾላ ሾላ መስጊድ ነው የሚነሳው። የሚመጣው የሚነሳው?
ግን ወደ አው የሚመጣው ነው ወደ አለም ገብሬ ቢልዲንግ።
እኮ አስወጡልኛ። ሰላም ለምን አትሰ-
እ?
አትሰራውም አንተ?
ፒኑ መገናኛ እኮ ነው።
ይስተካከላል። pin ኡ ከተስተካከለ ይሻላል። pin ኡን ካስተካከለ እ?
pin ኡ አይነካም። ይሄ የኮርታ order pin ኡ አይስተካከልም። አንተ የት ሆነክ ነው አንተ?
እ? እኔ ያለው ታክሲ ተራ ታክሲ ተራ።
አዎ ኦስካር አለ እና እየሄድኩ ነው። የኦስካር የሆነ order ገብቶብኝ።
okay ቆይ አንዴ እስኪ መስመር ላይ ጠብቀኝ፣ አትዝጋው።
እሺ
hello hello ሰላም።
hello፣ ወይዬ ሰላም።
ቴዎድሮስ እ፣ dispatch ይደውልልሃል። እሺ
እሺ እሺ dispatch አሁን ይደውልልሃል።
እሺ